hello አቤት
እ?
hello
በዛሬ ነው እ፣ እንትኑን ፎርሙን ልከንልሻል እና
እ፣ በላኩላችሁ account አዎ በቴሌግራም ልከንልሻል።
እሺ print አድርጊና ሞ- ፎርሙን ሙይ።
እሺ ከ- ከዛሬ ውጭ አይሆንም እንዴ እስከ ነገ መጨረስ አልችልም ሄሎ ከ- ከቻልሽ አሁን ላኪው፣ ካልሆነ ደግሞ ነገ ችግር የለውም።
እሺ እሺ እሺ